ተነስተን ማግባባ
እንትን ዲዛየር ፈልጌ ነበር። ዲዛየር ዲዛየር ይኖራችሁ? ሀያ ሁለት በ silver color ሀያ ሀያ ሁለት አለን። cream dashboard አለን።
በ silver color
cream dashboard
silver color color ኡ silver ነው።
silver silver color አለን። ያለጠፈ ላይ አለን።
ያለጠፈ ያለጠፈ።
የለጠፈ ነው የፈለኩት።
እሺ ቁጥር ልስጦትና ደውሎ ይጠይቋል። ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ
ዜሮ ዘጠኝ አርባ አራት
ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ ዜሮ ዘጠኝ አርባ አራት ሀ
ዜሮ ዜሮ ሀ
ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ አስራ አንድ